ልጨርስልኝ።
ሄሎ
ጤና ይስጥልኝ።
አብሮ ይስጥልህ።
ሰላም እባላለሁ ከአሪፍ ፔ ነው የምደውለው። ፍላሽ ቤት ነው ሰላም ፍላሽ አዎ ፍላሽ ቤት። እሺ፣ ጤና ይስጥልኝ። የደወልኩት ታህሳስ ሶስት ወይም December አስራ ሁለት በኢትዮጵያ ብሔራዊ ቲያትር የሚካሄደውን የአሪፍ ፔ ሶስት ዜሮ ዝግጅት ላይ እርስዎን ለመጋበዝ ነው። ዝግጅቱ አሪፍ ፔ የሚሰጠውን አገልግሎቶች ላይ የተጨመራቸውን ወይም ደግሞ ያሻሻላቸውን አገልግሎቶች የሚያስመረቅበት ፕሮግራም ነው። ዝግጅቱ የሚሆነው ከጠዋት ሶስት ሰዓት እስከ አምስት ሰዓት ሲሆን ቀደም ብለው መጥተው ጥሩ ቦታ እንዲያገኙ እንመክራለን።
እሺ አመሰግናለሁ።
እሺ እ፣ ስለዚህ በዝግጅቱ ላይ እንደሚገኙ ማረጋገጫ ማግኘት እንችላለን? ይመችዎታል?
እ፣ እኔ እንኳን አልችልም ወይ ሰው ልካለሁ።
እሺ ወኪል ይልካሉ። በጣም አዎ።
ጥሩ። ጊዜዎትን ሰጥተው ስላዳመጡኝ እናመሰግናለሁ።
አመሰግናለሁ።
መልካም ቀን ይሁንልዎት። እሺ